ሰላም ጤና ትምህርት ቤት ሄሎ
ዘጠኝ ሺህ ስምንት መቶ ብር ዊዝድሮ አድርጌ ነበርና እሺ ዘጠኝ ዘጠኝ ሺህ ዊዝድሮ አድርጌ አካውንቱ ቆርጧል፣ ግን ወደ አልገባም።
ችግር የለውም ወዴት ነው የላከው ወደ ቴሌ ብር ነው አ ንገረኝ የቤት ቤት ቁጥር ነው ሄሎ አካውንቱን ሌላ ቤት ቤት የምትጠቀምበት ቁጥርህን የከፈክበት ያው ያው የደወልክበት ነው ዘጠና አንድ አ
በቻፓ ነው ወደ ዜሮ ዘጠኝ ዛቢቢ ነው ስምክ አ አቤት አ ሀቢብ ዘቢብ ዘቢብ ዘቢብ ወደ ዜሮ ዘጠኝ ዘጠና አምስት
እ ሰባ አራት ሰላሳ ለምን ሰላሳ አራት
ዜሮ ዘጠኝ ሀምሳ ሰባት
ዜሮ ዘጠኝ ዘጠና አምስት አ እሺ ሰባ ስድስት ሰላሳ አራት ሰላሳ አስራ አራት አስራ ስምንት ልክ ነው ቁጥርክ አ እሺ ጠብቀኛል ያው approve አድርጌልሃለሁ። እሺ ትንሽ ደቂቃ ጠብቀውና ይገባሉ ወደ አዘዝክበት account ወደ ቴሌብር። እሺ እሺ፣ እናመሰግናለን።